ሰላም ጤና ይስጥልን። ችብችብ እንዴት አደራችሁ?
እግዚአብሔር ይመስገን።
እሺ order ነበረን።
እሺ የመቼ ነበር?
የመቼ ነበረ order ኡ? እንትን ያለው የሐሙስ ዕለት ነው። አርብ ነበር መድረስ የነበረበት። አርብ ዕለት ያው technical በሆነ ነገር አልተደወለል አልተደወለል
ትናንት ደውዬ እንዳልደረሰኝ አልተደወለለትም።
እ
አርብ ዕለት አልተደወለለትም።
ተደውሎ ያው technical በሆነ ነገር ቀረ ምናምን ተብሎ መኪና ተበላሸ ተብሎ እኛ ቅዳሜ ይመጣል ስንጠብቅ እኔ አልመጣም። ቅዳሜ ደግሞ አለመድረሱን አላሳወቅኩም። ትናንት ይላኩል ብሎ ነበረ። ትናንት አልደረሰም። አለመድረሱን ወደ ደውዬ አሳውቄያለሁ።
አሳውቀውን ነበር።
አዎ ትናንት አዎ እሺ ማን ነበረ አድሜኑ ስሙ?
ቡዝ የሚል ጥቅል ጎን ጥቅል ጎመን ነው።
አዎ
እሺ አንዴ check አድርጌ ልደውልልዎት የያዘውን driver እሺ እንትን ተነስቷል።
ሩፋኤል ነው አይደለ?
አ፣ ሩፋኤል አዎ ድሮ ጋምዛ እሺ፣ አዎ ልደውልልዎት አንዴ።
እሺ
እሺ።